በጤና ስሜ ሆፕ ኢንተርቴመንት ስንዱ ነኝ። እባክዎ ምንድን ነው?
ለሰላሳ ደቂቃ በዘጠና ሁለት ስልሳ ሁለት ደውዬ ሙዚቃም ቢሆን ሬዲዮ ማድመጥ ይቻላል ተብዬ ነበር። ግን ያው ሰላሳ ደቂቃ ሳይሆን ደግሞ እንትን ዘጋ ብዙ ይጨርሳል አለ። ሄሎ
ይቅርታ ምን አሉኝ? ደንበኛችን
ዘጠና ሁለት ስልሳ ሁለት ላይ ደውዬ ለሰላሳ ደቂቃ ሬዲዮም ቢሆን ሙዚቃም ቢሆን ማድመጥ ትችላለህ ተብዬ ሳይመለክ ዘጋ።
እ፣ ለሙዚቃ ሰላሳ ደቂቃ ለሬዲዮ ሰላሳ ደቂቃ ነው።
አዎ እንደዛ አልተጠቀምኩም፣ ግን ዘጋብኝ። ለምንድን ነው?
ሳትጠቀም ነው የተቀቡክ?
አዎ ሰላሳ ደቂቃ ተጠቅሜ
ሰላሳ ደቂቃ ተጠቅመ ነው ወይስ ሰላሳ ደቂቃ ሳይሞላ ነው የዘጋው?
አልሞላም፣ አልተጠቀምኩም። ሰላሳ ደቂቃ አልተ አምስት ደቂቃ ራሱ አልተጠቀምኩም።
በእውነት እውነት
እ፣ ደግመው ሞክረኸዋል? ለማዳመጥ የሚል አይመጣልህም?
አዎ ስሞክረው ደግሞ በቃ ቀጥታ ሀያ አራት ሰዓት ጠብቀህ ከዛ በኋላ እንደገና መሞከር ነው አለች።
ኦ፣ በቃ የ system ችግር ስለሆነ በዚህ በዚህ ስልክ ቁጥር ነው። በቃ የ system ችግር ስለሆነ ሪፖርት አደርጋለሁ።
እሺ፣ እሺ፣ አመሰግናለሁ።
ይቅርታ ደንበኛችን ችግር የለም።
ስለደወሉልን እናመሰግናለን። መልካም ምሽት።